ሄሎ
ሄሎ ሰላም ጤና ይስጥልን ቤስት ቤት እ ሰላም ጤና ይስጥልኝ። withdraw እያረኩ እየመለሰብኝ ወደ account
ምን failed ነው የሚያደርገው? ወደ ቤስት ቤት account ነው የሚመልስ?
ይቆርጠውና ከዛ መልሶ ደግሞ ወደ ቤት ያስገባዋል።
ስንት አሁን ብር ነው?
convert ነው ምንድን ነው የሚለው confirm reverse ነው።
እ፣ እሺ check ላድርገው እስኪ። ስንት ብር ነው አሁን ላይ የሞከርከው?
withdraw ብዬ አለሁ አሁን ስንት ብር ስምንት ሺ አምስት መቶ ብር
አሁን ነው ያደረግከው?
አሁን አድርጌዋለሁ መጨረሻ ላይ ቆርጧል ከ account?
ከ account ኤ ቆርጣለሁ።
እሺ ቆይ check ላድርግልህ። አሁን የሞከርከው ስምንት ሺህ አምስት መቶ ገብቷል።
ወደ account ኤ አዎ
አዎ፣ ይርጋለም አይደል አይደል?
አዎ። አይ text ገብቷል።
ስለማይገባልኝ ምናልባት እንደዛ መልሱት ከሆነ okay አዎ ይሄኛው ገብቶልሃል። እሺ መልካም ቀን።